ጤና ይስጥልኝ ጊዜ ኢትዮጵያ የደነኝ እባክዎ ምን ልርዳዎ?
አብሮ ይስጥልን እንትን draft እንትን ነበር እና ትናንትና ኦክስጂን አስሞልተን አጋጣሚ ማሽኑ ደግሞ አልሰራ አለ። ማታ ላይ ልክ እንትን ኦክስጂን እንደገጠምን አረፋ ብቻ እንትን ያደርግ እምቢ ስላለ ለ technician ብደውል ምናምን እሺ፣ እሱን ለማስመዝገብ ነበር። በርሜሉን ቀይረው ሞክረውታል። የ draft ማሽኑ አረፋ እያደረገቦት ማለት Okay። እንትን ሌላ በርሜል በርሜሉን ቀይረው ሞክረውታል።
አዲስ ነው አንተ አዲስ እንደ አዲስ ነው ያስ አሁን የከተተ ነው እኮ አዲስ አዎ፣ የተወረደው አዲሱ ነው የከተተ ነው።
እሺ፣ ደንበኛችን ሞቋል። ምናልባት በረዶ ይዟል ከውስጥ ውስጡ አልያዘም አልያዘም። በስንት ሰዓት ያክል ሰክታችሁታል?
እንትኑን ፍሪጁን መጀመሪያ ተሰግቶ ነበር እና ወዲያው እንትኑ ሲሊንደሩን እንዳመጣን ነው ሰክተን ለመቅዳት ሲጀመር፣ ከዛ አረፋ እያለ እምቢ አለ ማስቸገርና ከዛ አቆምን መሸጥ።
ሰክታችሁት ነው ያደራችሁት? ከዛ በኋላ
ሰክተን አላደረንም። አሁን ከጧት ነው የሰከነው። አሁን ደግሞ
ለአራት ሰዓት ያክል መሰካት አለበት እንዲቀዘቅዝሎት ማለት ነው። በረዶ እንዲ አሀ በረዶ መያዝ አለበት በረዶ መያዝ አለበት እና ሰክቶ አራት ሰዓት ቆይቶ እንዲ ካለ መልሶ ይደውልልን።
እሺ እሺ እሺ
ሌላ ምረዳውት ነገር አለ ከዚህ